ሄሎ
ጤና ይስጥልን።
ሄሎ ሄሎ
ሰላም አይሰ- አይሰማም?
ይሰማል?
ሃፒ ቬሎ ክራይ ናችኋ?
አ አ፣
እኔ የምደውልላችሁ WePlus Solution ከሚባል company ነው።
እሺ ስልክ ቁጥራችሁን ከጂጂ ላይ online market እንትን ነው እና አሁን ላይ company ያችን አንድ app develop አድርጓል። app ውስጥ ከሀምሳ በላይ service ኦች አሉት። ከነዛ service ኦች አንዱ ቬሎ ክራይ ያለበት እና እኛ app ላይ እ፣ ምንም አይነት ክፍያ ሳንጠይቁት እኛ app ላይ ቬሎ ክራይ ቤቶትን በቀላሉ ማስተዋወቅ ይችላሉ። በተ- በተጨማሪም ደግሞ እ፣ በጣም ብዙ user ኦች ተጠቃሚዎች አሉን እና ያንን service ብቻ አይደለም እንሰጠው ሳይድ WePlus የሚባል ታክስም ጭምር ስለምንሰጥ በጣም ብዙ ተጠቃሚዎች አሉ እና በቀላሉ እኛ store ላይ ተመዝግበው ቬሎ ቤቶትን ማስተዋወቅ እንዲችሉ ነው። በተጨማሪ ደግሞ ከተመዘገቡ በእኛ ሙሉ ወጪ እ፣ ለቲክቶክ እና ለ social media የሚሆኑ አጫጭር ቪዲዮዎችን በእኛ ካሜራማን በእኛ ሰራተኞች እንትን በቀላሉ ማስተዋወቅ ይችላሉ እና ፈቃደኛ ከሆኑ ሊንኩን እና እንዲያዩት ነበረ።
እሺ፣ ችግር የለም።
እሺ